ሰላም ነው በረከት ሰላም ነው በረከት እንዴት ነህ? ሰላም ነው አይሰማም? ወዳ vehicle manufacturing ላይ በ accounting አመልክተህ ነበር። ነገ ፈተና አላችሁ ከስምንት ሰዓት እስከ ዘጠኝ ሰዓት ነገ ነገ ነገ ከስምንት ሰዓት እስከ ዘጠኝ ሰዓት ፈተና አላችሁ።
የት ነው ቦታ?
ለቡ መብራት ከአርሴማ ቤተክርስቲያን ፊት ለፊት
ለቡ ለቡ መብራት ከአርሴማ ቤተክርስቲያን ፊት ለፊት
እሺ፣ እንትን ትልክልኛለህ? ከየተሳለ እ?
location
እ?
location ትልክልኛለህ? ይቅርታ፣
ነገ መምጣት ትችላለህ? አልችልም።
ኧረ እችላለሁ።
በቃ ከስምንት ሰዓት እስከ ዘጠኝ ሰዓት ነው ፈተናው። በጊዜ ተገኝ።
እሺ፣ እንትን location የት ነው? ሰፈሩ አዲስ ነው።
ሰፈሩ ለቡ መብራት ከአርሴማ ቤተክርስቲያን ፊት ለፊት
እሺ፣ እሺ፣ እሺ።